Hello Hello አቤት አድርጌዋለሁኝ፣ ግን customer የምትሰራ ከሆነ ገና check እያደረግን ነው። አሳውቅሃለሁ ደውዬ። እሺ ይኸውልሽ እኔ ይኸውልሽ መጀመሪያ መቶ አስር ብር ነበር። ለምንድን ነው የሚቀነሱት? ሲጀምር የሞተረኛ አይደል እንዴ? ወይም ወይ የሞተረኛ ነው ያወጣ ይወጣ ባል ይባላል።
እኮ አንዴ ቀንሶ በሰማንያ አምስት ማስኬድ አለ እንዴ? አንዴ ካነሳ እኔ- በኋላ order ይኸውልህ፣ አንዴ ዮሐንስ ስማኝ፣ እኔ እ።
አሁን መቶ መቶ አስር ብር አድርጌዋለሁኝ፣ ግን customer እሺ።
የምትከፍል ከሆነ check እያደረግን ነው። ደውዬ አሳውቅሃለሁ።
መጀመሪያ መቶ አስር ብር ነበር። ለዛ ነው የጠየኩሽ።
ችግር የለውም፣ እደውልልሃለሁ።
እሺ